ሄሎ ሄሎ ጤና ይስጥልን ቤስት ቤት
ቤስት ቤት እኔ አሁን አዲስ account ይፈልጋሉ።
አዲስ account ለመክፈት ነው።
አዎ
እሺ ቤስት ቤት ድሮስ ቤት ላይ ገብተሃል?
አ- ገብቷል። ከሰዓት በኋላ እን- አል-
እኮ ቤስት ቤት ድሮስ ቤት ላይ ገብተሃል አይደለ?
አ- ገብቷል። እንትኑ እሺ ይፈልጉ ቁጥ- ነው ባስ ስልክ ወረቀት።
ቁጥርህን ስታስገባው ዘጠኝ ብለህ ነው እሺ የምትጀምረው። ዘጠኝ ብለህ ጀምረህ ነው የምታስገባው።
ዘጠኝ አ ዘጠኝ ብለህ ነው የምትጀምረው ስልክ ቁጥርህን ስታስገባ።
እሺ እ፣ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና
እን ሁለት ፊደል እሺ፣
ካፒታል ሁለት- A እና capital B ታደርግና አይ ባ- በ message አደርግልኝ ወንድሜ።
እሺ ቴሌግራም ላይ ጻፍልኝና አ- እ- እልክልሃለሁ። እሺ እሺ ከቴሌግራም አዎ የቤስት ቤት ቴሌግራም ላይ support ላይ ጻፍልን። እሺ እሺ ቶሎ በል እሺ ወንድሜ።
እሺ እሺ አመሰግናለሁ።
ችግር የለውም። አሁን ጻፍልን። እሺ ቴሌግራም ላይ ከዛ እልክልሃለሁ።
እሺ ወንድሜ እሺ አመሰግናለሁ።
ደውልልህ።